ሄሎ ጤና ይስጥልኝ። እባክዎት ምን ለውጥ ነው? ሄሎ ሄሎ ሄሎ
ጤና ይስጥልኝ። እባክዎት ምን ልርዳው?
ቴሌዊል
እሺ ቴሌዊን ምን
ኮይን ምኑ ነው ጥቅሙ? የኮይን ጥቅም
የኮይን ጥቅም ኮከብ ዘጠኝ ሰማንያ አምስት መሰረት ሶስት ቁጥር በመጫን ለመጫወት የሚላለ እና ሁለተኛ ላይ ጥያቄና መልስ የሚለውን አለ። እሱን ይጫወቱበት በኮይኑ
አይደለም። coin ይሰጣል አይደለም? ካሸነፍክ coin ኑ ጥቅሙ ምንድን ነው ለማለት ፈልጌ ነው።
እኮ እሱን ኮከብ ዘጠኝ ሰማንያ አምስት መሰላል ለመጫወት የሚል ጥያቄና መልስ አለ። እሱን ከመለሱ የተለያዩ ሽልማቶችን ያገኛሉ። ምን አሉኝ? hello
በትኬት ነው ወይስ በ coin ነው?
አዎ ትኬት ይሰጡታል። ስድስት ትኬት ይሰጡታል። ከዛን እድሎትን ይሞክሩን ይሞክሩና እሱን ሲጭቱ የተለያዩ ሽልማቶችን ያገኛሉ። laptop፣ smart ስልክ አምስት ሺህ ብር እና የተለያዩ ስጦታዎች ይኖራሉ።
እሺ፣
አመሰግናለሁ። መልካም